ሄሎ ጤና ይስጥልኝ።
ሰላም ነው?
እግዚአብሔር ይመስገን።
አለ። እ፣ ጤና ይስጥልኝ።
እ፣ ንግድ ትፈልጊ ነበረ?
እሺ አለበል ሰሞት
እ፣ እዩ
ሄዶማ
አስቢ
ሄሎ ተስቢ አይሰማ ሄዶም ሰብስ
ኢዱም ትቢ
ስበይን ያለው አዎ ተስቢ እሺ የት አካባቢ ነው ባለም የሚፈልጉት?
እ፣ ወ- ቡና እሺ ቦርድ የት አካባቢ ነው ባለም የሚፈልጉት?
ቡና ቦርድ አወቅሽው? ቡና ቦርድ አ- ወደ አዲስ አበባ ደርሽ ያለው
አ አ እሺ እ፣ የስንት ዓመት ልጅ ነው?
እ፣ የወራት ነው የ- አራት አራት ቤት ነው ያለሁት እኛ አለሁ ስንት ወር?
እ፣ አንድ ወር
okay ሰሩ ነው አንድ okay እሺ እ፣ ስለዚህ አካባቢ ያሉትን ባለሙያዎች እ፣ ም።
አሁን ላይ ካለን እ፣ እንደውልልዎታለን። አሁን ላይ ከሌለ ግን በሚኖር ሰዓት ሊመዘገብ በሚመጡ ሰዓት ነው ደውል እናሳውቁት።
okay፣ እኔ እንዴት check ማድረግ እችላለሁ? okay ስደውሉልኝ ነው ያው እኛ እንደውልልዎታለን። አዎ እኛ ደውለን እናሳውቃለን። መረጃውን ከምን ላይ እንዳገኙ ታውስሉ
ከሰው ነው የሰማሁት እ፣ እንልሽ ተመ- እሺ።
ተመላላሽ ነው ወይስ ቋሚ ነው?
እሺ
ባለሙያዎች ነው ነው ቋሚ አንመዘ አዎ ተመላሽ ባለሙያ ነው እንጂ ቋሚ ባለሙያ የለንም።
እሺ፣ የተለጠኑ ናቸው እሺ
ባለሙያዎች።
አ የሰለጠኑ አ የሰለጠኑ አሁን ላይ ማለት እኛ የምንመዘግበው እንደዛ ነው። ነገር ግን አሁን ላይ እ፣ የሆኑ ባለሙያዎች ስለሌ- ስለሌለ በሚኖሩን ም።
ሰዓት ግን እኛ ራሳችን ደውለን እናሳውቁታለን።
እሺ።
እሺ እሺ፣ መልካም ቀን